Best way ሰላም ጤና ይስጥልን። Best way
ማታ ብር ሰዓት ሙሳ አስፈልጌ ነበር።
ምን አልከኝ?
ማታ
እሺ ጠዋት ቦታ አስቀምጬ ነበር እና ሰባ መቶ አስቀምጬ ማለት አስቀምጬ ማለት
ማለት ወድቤ ነበረና እኔ ጋር መጣ ብሩ።
መድቤ
አዎ
አልገባኝም። ትኬት ነው ሰባት መቶ ብር ነበር።
እ እ
ሰባት መቶ ብር ነበረ አስቀም
ወጪ ነው ገቢ አድርገህ ነው? አልገባኝም።
ከሊቷ ጋር እኮ አሁን ተግባብተን ነበር ቅድም። ሰባት መቶ ብር ማለት ነው በልተን ነበር ማለት እሺ
ከዛ ብሩ እኔ ጋር አልመጣም በጁስ ስልክ
እኮ በላህ አልደመረልህም ነው? ምን ጌም ነው?
አዎ ምን ጨዋታ ነው?
ዋም ከተማ ተዘሩት ምን ጨዋታ ነው ላይ ላይ
ወጪ አድርገኸዋል? ወጪ አድርገኸው ነበር?
ማዝ ወጣ ነው ቻፓ በቻፓ ዙሮ ነው ነበር እኮ ወጪ አዘኸው ነው አዎ ቻፓ ሱማ ወጪ ሰው አዎ በዚህ ስልክ።
አዎ እሺ አንዴ ጠብቀኝ። hello ቻፓ አይደለም። እሺ በ voucher ነው ያወጣኸው። በ voucher ከሆነ ማለት ነው ሁለት አይነት አማራጭ አለ። hello hello እየሰማሁሽ ነው።
ግ- ድምጽ በጣም እንትን ይንኮሻኮሻልና አንዴ ይቅርታ ያልክ በ voucher ከሆነ ማለት ሁለት አይነት አማራጭ አለ። አንደኛው የ Best አቅራቢያ የ Best Bet ሱቅ ካለ እዛ ሄደህ cash መቀበል ትችላለህ። ሁለተኛው ደግሞ ወደ Best Bet እንዴት እንደምትመልሰው እኔ ነግርህና ወደ Best Bet ትመልሰዋለህ። ግን ድጋሚ ወጪ ማድረግ አትችልም። የምትጫወትበት ነው።
በዓል ስለ መስ ሳረን ከለ ሰው ይቅርታ አይ ብቻ ችግር የለውም
ምን አልከኝ ችግር የለውም በቃ ጨዋታ በጣም እኮ። ስለዚህ ልንገርህ step ኡን ወይስ ቴሌግራም ላይ hi ትለኝና ል- እዛ ላይ ልላክልህ?
አይ በቃ ቴሌግራም ላይ ላክልኝ እሺ አለህ የሌግ ቁጥራችን የለኝም የለኝም ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እዛ ላይ hi በለኝ። step ኡን ልክልሃለሁ። ወደ ቤት ቤት ትመልሰዋለህ። እሺ ላዋ ቼዝ በድለ